ሄሎ ሄሎ ሰላም ጤና ይስጥልን። ቤት ከቴሌብር ወደ ከዚህ ከቤት ወደ ቴሌብር እያረፍ እየለጠፍ
እሺ፣ ቤት ቤት ብርኬ ነው።
አይደለም ዜሮ ስድስት ዜሮ ስድስት ዜሮ ስድስት ሀምሳ አንድ ሀምሳ አንድ አስራ ሁለት ሀምሳ ስድስት አስራ ሁለት ሀምሳ ስድስት ስንት ብር ነበር አስራ አምስት ሺህ
ዛሬ ነበር ያረካው?
አዎ
እሺ፣ check ላድርግልህ። ትንሽ ጠብቀኝ። በቁጥር ዜሮ ዘጠኝ ዜሮ ስድስት ሀምሳ አንድ አስራ ሁለት ሀምሳ ስድስት ነው።
ዜሮ ስም ዜሮ ስድስት ሀምሳ አንድ አስራ ሁለት ሀምሳ ስድስት አዎ ገብቶልሃል። እሺ አሁን check አድርገው።
እሺ ማመሰግናለሁ።
እሺ መልካም ቀን።
እሺ ለማንኛውም